ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
ይስጥልኝ እንትን ነበረ ቴሌብር ባለ ና ቴሌብር ወደ ሁሉ ስፖርት ለማስገባት ብለን ባለ እንደ ፕሮግራም problem
እሺ ለጊዜው system ኡን እያሰራ ነው ስለሆነ ሌላ አማራጭ ልስጦት፣ ሌላ ስልክ ቁጥር ልስጦትና በቴሌብር ያስገባሉ።
እሺ ከዛም screenshot አድርገው ደግሞ በቴሌግራም ይልኩልናል።
እሺ እሺ ልንገሮት የያዙ
እሺ
ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
እሺ
አስራ ዘጠኝ ስልሳ ስድስት
ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አዎ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ፍትሐ አምላክ ማርዬ እሺ እና እ ሙሉ ስሞትን እንዲሁም ስልኮትን እና የሁሉ ስፖርት የሚጠቀሙበት ስልክ ቁጥር አንድ ላይ አድርገው ይላኩልን። እሺ በቴሌግራም የቴሌግራም ቁጥር ደግሞ ልስጦት።
ቴ- ቴሌግራም ደግሞ ሙቻል ድምፅ ላይ text አያደርግልም።
ስልክ እኮ ስ- ሰባ ስምንት ቤቱ ነው የማይሰራው።
okay ስልኩ በዚህ text ላድርግልሽ። አ?
አይ ሰባ ስምንት ቤት ልስጦት። ቴሌግራም screenshot አድርገው የሚልኩበት እሺ እሺ ዜሮ ዘጠኝ ሰባ ስምንት ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ አዎ በዚህ ላኩ።
እሺ እሺ መልካም ቀን።
እሺ ነው